ነች። ሰላም እንዴት ነህ?
እንትን depo ሳረግ አልገባልኝ።
እሺ መቼ ነው?
አስራ አምስት ቀን ላይ
okay እሺ። ቤት ቤት ቁጥርህን ንገረኝ። አሁን የደወልክበት ነው?
አሁን
እሺ
ማታም ቢሮ አደርጋለሁ። የማታም አልገባልኝ።
እሺ መጨረሻው አርባ ስምንት ነው አይደለ?
አዎ እሺ
ወዳ ቢሮ
ሶስት መቶ ብር ነው አይደለ?
የማታ አ አዎ የዛሬ- ማታ የዛሬ የዛሬ ሶስት መቶ ሶስት መቶ ነው። አዎ አ processing ላይ ነው።
እ?
የዛሬ processing ላይ ነው። የትናንቱ ስንት ነው?
የ- የ- ትናንት ሳይሆን አስራ አምስት ቀን ላይ
የማታው ስንት ነው?
ሶስት መቶ ነው።
አይ ሶስት የማታው መቶ
ኦ፣ አይ በቃ ሶስት መቶ ብር የዛሬ ነው ያለው።
አዎ የ- ትናንት ሳይሆን ትናንት ወደ ቀኑ ስንት ላይ ነው? አ- ቀኑ አስራ አምስት ነው አለ።
በአስራ አምስት ነው ያረካው። እሺ እሺ ይችላል።
አዎ በአስራ አምስት ላይ አንድ ቦታ ሺ ሰባት መቶ አንድ ቦታ ደግሞ ሶስት መቶ ነው።
ነው እሺ
አብዛ ያው አሎ
check እያረኩልህ ነው። አንድ ጠብቅ።
ይህ ችግር እኮ እኔ ከአንተ ብቻ ነው። ሌላ ሰው ይገባል እኮ ድሮ ያስያለ
እሺ አንድ ጠብቀኝ። processing በቻፓ ያረካው processing ላይ ነው እኮ እሺ፣ ይገባላል። እሺ እና በሳንቲም ፔ ያደረከው ደግሞ አለ አንድ ሺህ ሰባት መቶ ብር።
አዎ አንድ ሺ ሰባት መቶ እና ሶስት መቶ እሺ አንዴ ጠብቀኝ።
ሳንቲም ሳይ ደውዬ ከእኛ ጋር ሁሉም ነገር ጨርሰዋል ለእነሱ ደውልኝ አለ።
እሺ አንድ ሺህ ሰባት መቶ ብር ወደ account ተመልሷል። እሺ ወደ ቤት ቤት account
ተመልሷል።
አዎ ወደ ቤት ቤት account ተመልሷል።
እሺ አይ፣
ሶስት መቶ ብሩም ተመልሶላል።
እሺ ዛሬ የዛሬ processing ላይ ነው። በ Chapa ያረከው processing ላይ ነው። ትንሽ ጠብቀው እሺ፣ ይገባልሃል።
እሺ እሺ
አዎ